Hello ልንችል
እንዴት አላችሁ?
እግዚአብሔር ይመስገን።
order ነበረን ተልኮልን። ይኸው እሺ፣ በዚህ ስልክ ነው order ያደረጉት?
አዎ፣
እሺ፣ driver አልደወለ?
አልደወለም።
እሺ፣ የ driver ስልክ ልንገሩት፣ እሺ፣ አንዴ ዜሮ ዘጠኝ ሀያ ዘጠኝ ቆይ፣ አንዴ እሺ
ስልክ ያዝልኝ እ ያዝልኝ ውይ፣ ቆይ እማዬ ይቅርታ።
ችግር የለውም እሺ፣
ልንገሩት፣ አዎ፣ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ
ሀያ ሀምሳ ሰባት ሀምሳ ሰባት አሚር ይባላል። ይደውሉለት፣ ይዞት ወጥቷል።
አቢር አሚር ይባላል። ይደውሉለት።
እሺ እምዬ፣ እሺ እሺ፣ እናት፣ መልካም ቀን።
አመሰግናለሁ እሺ።
ለሁላችንም።